ቴይል አሰመረ ወይ?
አልደረሰም።
እሺ አቅርብልኝ።
አናግሪያለሁ።
Hello
Hello እናት ከ BeU ነበር።
ወይ እሺ እሺ በ order number መቶ ሁለት ዘጠና ዘጠኝ አስራ አምስት የተቀበላችሁት order ምን ያህል ይቆያል?
አንድ አስር ደቂቃ
ከዚህ በኋላ ገና አዲስ አዲስ እየተዘጋጀ ስለሆነ ነው።
OK አስር ደቂቃ ከዚህ በኋላ ግን ይቆይብናል። በቃ cancel ይሁን cancel እ እ?
cancel ነው።
cancel ይሆን?
አዎ አዎ እሺ እሺ